Hello hello ጤና ይስጥልን ችብችብ።
ጤና ይስጥልን። አዎ ትላንት order ያደረግነው እቃ ነበርና እሺ እስካሁን ምንም የደወለልንም እንትን ያለ ሰው የለም። አይመጡም ወይ የሚለው ወይ የ driver ኡ ስልክ ካለሽ እሺ order ያደረጉበትን ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ነይ ቁጥርሽን ተናገሪ። ዜሮ ዘጠኝ ሰላሳ ዜሮ ሰባት እሺ አስር ሀምሳ ስምንት አንድ አለ። ለዚህ ሶስት አራት እቃ order አድርገናል።
አስር ሀምሳ ስምንት ሀረግ በሚለው ነው።
አዎ እዚህ ላይ ሽንኩርት፣ ድንች፣ ቲማቲም አለን። እነ ሽንኩርት እንኳን የዛሬ order ይመስለኛል ዜሮ ዘጠኝ ሰላሳ ሰማንያ ሀምሳ አስራ ቆይ እሺ፣ አንዴ።
ስድስት እሺ አንዴ ጠብቁኝ። አሁን ስልክ የነገሩኝን order ይዞት የወጣውን ስልክ ቁጥር ልንገሮት እና ከዛ ይነግሩኛል።
እሺ እሺ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ሀምሳ ስድስት ሀምሳ ስድስት ሰማንያ
ሰማንያ ሰማንያ ሶስት
ሰማንያ ሶስት አዎ ስሙ- ስሙ ትነግሪናለሽ አዎ ለማውራት ተስፋ ተስፋ አዎ
እሺ
እሺ ሌላ ያሉኝ ሌላ ደግሞ ይንገሩኝ።
ዜሮ ዘጠኝ ሰላሳ
እሺ
ሰማንያ
እሺ
ሀምሳ አስራ ስድስት ሰማንያ ሀምሳ ሀምሳ አስራ አስራ ስድስት ስድስት
ፈቲያ ሀሰን ነው።
አዎ Hello እሺ አቤት
እሺ ልንገሮት የ driver ስልክ እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና አራት
ዘጠና አራት እሺ hello
አቤት እየሰማሁሽ ይቅርታ፣ ዜሮ ዘጠኝ አርባ አንድ ዜሮ ዜሮ ዘጠኝ?
ዘጠኝ አርባ አንድ እ አርባ አንድ እ ሀያ አምስት አርባ አንድ አርባ አንድ ዜሮ አርባ አንድ ዜሮ ዘጠኝ አርባ አንድ አርባ አይ አይደለም እ
ዜሮ ዘጠኝ አርባ አንድ እ
ሀያ አምስት ሀያ አምስት አርባ አንድ ሀያ አምስት ዜሮ እሺ ሰባት እ ዜሮ ሰባት አስራ አንድ ዜሮ ሰባት አስራ አንድ አዎ ናቲ ይባላል ይደውሉለት።
እሺ እሺ ሌላ እናመሰግናለን።
order አለ?
ሌላ በሀረግ ስለሆነ አንድ ላይ ይወጣል ብዬ አስባለሁ።
በቃ እሺ እሺ thank you እናመሰግናለን። መልካም ቀን።
እሺ እኛ